એ મળે છે બપોરે
હમ. રામ રામ અ labesfeld ወቺ ወቺ હેલો
ለወጪ ብር ማስተካከል ፈልገናል።
ምን አሉኝ ደንበኛችን
እዛ በዚህ ቤት ምንድን ነው ስፖርት የሚጫወተው ብር እህ ወደ ሀሪፍ ቤት ወደ ሀሪፍ ቤት አስተላልፍዬ እ፣ ዲ- ወደ ሀሪፍ ቤት ውጭ ላደረገ አል- አልገባም አካውንቱ ቴሌ ብር እሺ ከዚህ በፊት እኛ ጋር ደውሎ አስመዝግበው ነበረ
አዎ
እሺ ስሞትን ይንገሩኝ
አብዲ አብዲ እሺ
አብዲ ደንበኛ አህ- አብዲ አህመር
እሺ እያየሁልዎት ነው ትንሽ መስመር ላይ ጠብቁኝ እሺ
መስመር ላይ ያሉ ደንበኛችን አለ አለ እሺ ምን ያህል ብር ነበረ ለማውጣት የሞከሩት
እም?
ምን ያህል ብር ነበር ከቶ ኤክስፖርት ለማውጣት የሞከሩት
እ፣ ትዋክ ስፖርት የሚሞክረው አዎ ስ- እ፣ ሰባት መቶ ብር ሰባት መቶ ብር እሺ እዚህ ጋር እንደሚያሳየኝ የላኩትም ስክሪንሹት እና የሰጡት መረጃ ተያይዞ ለሚሰሩት ክፍሎች ተላልፎለታል እነሱ ያ ግን- ሰርተው እንደጨረሱ እም?
እ፣ ደውለው ሲያሳውቁን እኛ እናሳውቀውታለን
እስከ መቼ ይጠብቃል?
እስከዚህ ሰዓት ማለት አንችልም ግን እየሰሩ ስለሆነ ባለቀ ሰዓት ደውለን እኛ እንነግሮታለን ምን አሉኝ ሌላ ምረዳዎች ነገር አለ ይሰማዎታል